የፊዝ መደቡን አይደለም ክዳኑ FE one የሚባል ክዳን E one ጽሁፍ ያለው fuse check ታደርጓለህ። ሄሎ ሄሎ
አብ deposit ላይ ችግር አንድ ቢል ደግሜ
ምን አልከኝ?
deposit ላይ ችግር
deposit ላይ አዎ የዘጠኝ አስራ አምስት ምን ሆኖብህ ነው?
አዎ እምቢ ብሎት ነው ገብቶ ማ- አለ message ኡን እሺ message ልከልናል።
አዎ ቁጥሩም ደግሞ ልስጥህ እሺ ንገረኝ።
ዘጠኝ አስራ አምስት እሺ ሰባ አምስት
ሰባ አምስት ዜሮ ዜሮ ህም፣ ዘጠና ስድስት መቼ ነው?
አሁን እሺ check አድርግ እስኪ ሁለት ሺህ ብር አዎ CBE
ገብቶልሃል እኮ
ገብቶሃል አዎ።
እሺ እሺ ምንም ብር አልነበረህም አይደለ?
አዎ አሁን ድጋሚ አሁን አላየሁትም።
ገብቶልሃል።
እሺ እስከ እሺ፣ በጣም አባይ።
ታመስግኝ እሺ ችግር የለውም።